Hello ጤና ይስጥልኝ ፊንግስቶን
Hello ስልክ ነው ሰላም አለን አለን። አክሲዮን አላችሁ አይደል?
አዎ አለን
ከስንት ብር ጀምሮ ነው?
ከሀያ ሺህ ጀምሮ እስከ ሁለት ሚሊዮን መግዛት እችላለሁ ከስንት ጀምሮ?
ሀያ ሺህ
OK። ምን ያህል percent ነው ተጠቃሚነት?
የአሁኑ ስምና ቁጥር እየመዘገብና አንድ ወር ላይ ነው ሀምሌ አንድ ላይ ነው የምናሳውቁት
OK፣ አሁን አይታወቅም።
አዎ፣ አሁን ስምና ቁጥር እየመዘገብን ነው ሽያጭ የምንጀምረው ሀምሌ አንድ ላይ ነው
እኮ ፐ- ምን ያህል percent ነው ም- ማለት ተጠቃሚ የሚሆነው ከመቶ ማለት ነው?
ያው ክ- ድርጅቱ ሲያተርፍ እርሶም ትርፋማ ይሆናሉ ማለት ነው ከትርፉ ተካፋይ ይሆናሉ
ይህን ያህል ለማለት አይታወቅም።
አሁን አዎ ያወጣነው እንትን ስለሌለ አንድ ወር ላይ ነው አሁን ሀምሌ አንድ ላይ ነው የምንጀምረው
አይ እስከ ዛሬ ካላችሁ ልምድ ብዬ ነው።
አሁን ነው መሸጥ የጀመርነው
OK። እስከ መቼ ነው የሚቆየው?
ምን አሉኝ እስከ መቼ ነው የሚቆየው ሽያጩ?
አይ የጊዜ ገደብ የለውም ከሀምሌ አንድ ነው የምንጀምረው ግን አሀ ሽያጩ ሐምሌ አንድ ነው ገና የሚጀመረው ማለት ነው።
ገና የምንጀምረው አዎ
እሺ፣
ማን ልበል ስሞትን
እሺ። ስሜ ጸጋዬ ይባላል። ጸጋዬ ገቤ እሺ ያተጠቅ ምን ላይ ነበር ማስታወቂያችን የሰሙት
ቲቪ ላይ ቲቪ ላይ ስለዚህ ሐምሌ አንድ ላይ ደውሎታለሁ እሺ፣ እሺ።
እሺ